ሀይለ ጤና ይስጥልኝ ብቻ የማገናኘት እንዴት ነው?
አብሮ ይስጥልኝ በላይ verify አይደለህም ብሎ verify ለማስደረግ መጣ። ባለሙያ ነኝ በዚህ ስልክ ቁጥር ነው የተመዘገቡት?
አይደለም።
ይንገሩ የተመዘገቡት። ሀያ አስራ አንድ አስራ አንድ ሰማንያ ሰማንያ አርባ አራት
እሺ። ቢኒያም ደረሰ ነው አ በመተግበሪያው ተመዝግበዋል። ነገር ግን አካውንቱ verify የሚደረግለት አንድ ጊዜ በአካል ቢሮ ሲመጡ ነው። ቢሮአችን የሚገኘው ጎተራ ፔፕሲ ፋብሪካ አካባቢ ነው። መቼ ቀን መተው መመዝገብ እንዳለቦት እኛ ደውለን እንነግሮታለን። እስከዛ ከዚህ በፊት መስ ደውዬ እንደዛ ብለሽኝ ነበር። አንድ ሶስት ወር ሁለት ወር ያለፈው ነው።
አዎ ገና ነው። ወንዶችን መጥራት አልጀመርንም እና ወንዶችን መጥራት በምንጀምር ጊዜ እንደውልሎታለን።
ጋር ነው ማለት ነው።
አዎ አዎ።
እሺ፣ እሺ፣ አመሰግናለሁ።
እሺ መልካም ቀን ይሁንልዎት።